ይስጥልን። ጤና ይስጥልን።
እግዚአብሔር ይመስገን።
ምን ልርዳዎት አባት?
የ- የሆነ መኪና በኦንላይን አይቼ
እሺ፣ ምን አይነት መኪና?
ራባፎር ሲ አርባ ስምንት ሺህ ቤት
ራባፎር ሞዴል ስንት?
ሁለት ሺህ ስም አስራ አራት
ይ- ይጠብቀኝ አንድ ዴሎት ካለ እሺ ነጭ ነው ከለሩ።
ቁጥር መስጠት አባት ዜሮ ዘጠኝ ስልሳ ሰባት ቁጥር የያዙና የቦሎ ዜሮ ዘጠኝ ስልሳ ሰባት ዜሮ ስልሳ ሰባት
አርባ አራት
አርባ አራት
ሰባ ሰማ
ሰባ
ሰባ
ሰባ ሰባት
ሰባ ሰባ እሺ እሺ